ሄሎ
ወይ ቤት ቤት ሰላም ጤና ይስጥልን ቤት ቤት አለን ብሩ ዝሮ አድርግቼ አልገባልኝ።
እሺ ስንት ብር ነበረ ሁለት ሺህ ብር
እሺ ይሄ ነው ቤት ቤት ቁጥር ይሄ አይደለም እሺ ቆይ አንዴ እሺ
ሀያ ሁለት
ቆይ አንዴ ቀጥ እሺ ሀያ ሁለት
ዜሮ ዘጠኝ ሀያ ሁለት ሀምሳ አራት
ሀያ ሁለት ሀምሳ አራት
ሰባ ሰባ አምስት ሰባ አምስት ዜሮ ስድስት አዎ ዜሮ ስድስት
እሺ ስንት ብር ነው ያልከኝ?
ሁለት ሺህ
መቼ ነው ያረካው?
አሁን ከአስር ደቂቃ በፊት
process ላይ ነው። እሺ ይገባላል። ትንሽ ጠብቀው። ቻፓ ስለሆነ እስከ ሁለት ሰዓት ሊቆይ ይችላል።
ከሁለት ሰዓት ሊቆይ ይችላል።
አዎ